የጤና
ጤና ይስጥልኝ። ምን መልክ ሰላም
አለን? order አድርጌ ደርሶኝ ነበር፣ ግን ይሄ confirmation code የምትልኩት አለ አይደለ?
አ እሱኛው አልደረሰኝም እና አንድ የአንደኛው product ብቻ ነው የደረሰኝ እና ሹፌሩ confirmation code እፈልጋለሁ ስላለኝ አ የእቃውን አይነት ወይ ስልክ ቁጥሩ ልንገርክና እሺ እንትን ብትልክልኝ ወይ ብትነግረኝ።
okay እኔ እንኳን እዚህ system ላይ ማየት አልችልም። ኮዱ ለእርሶ ብቻ ነው የሚደርሱት እና ግን ቁጥሩን እሺ።
ከነገሩኝ እ፣ እኔ አሳውቃቸውና ለ driver ኡ ይነገሯል። እስኪ ስልክ ይንገሩኝና
ዜሮ ዘጠኝ አስራ ዘጠኝ አስራ ዘጠኝ ሰላሳ አምስት ሰላሳ አምስት አስራ ሰባት ስልሳ ስምንት አስራ ሰባት ስልሳ ስምንት location ኡ የት ነው?
እ፣ ቦሌ አራብሳ ነው። ደርሶኛል፣ እቃውን ተቀብያለሁ። ግን ያው ሹፌሩ confirmation code ያው እነሱ መስ- ስለሚ- መጠየ- ስለሚጠየቁ አዎ፣ ችግር የለውም። እሺ product ኡን ይንገሩኝ የወሰዱት።
ሽንኩርት፣ እሺ
ድንች፣ እሺ ቀይ ስር
የሶስቱም ምን ያልገባሉት?
ሰው ስላለው አዎ የፓስታው confirmation code ነግረዋለሁ።
እሺ የሌለውን እ፣ የሶስቱን ግን አልተቀበ እንትን አልመጣለኝማ አልመጣለኝማ።
በቃ ችግር የለም። እዚህ ስላስመዘገቡ እኔ አሳውቃቸዋለሁ ለማኔጀሮቹ። እንትን ይላል። ችግር የለም።
እሺ እሺ እሺ፣ እናመሰግናለን።
መልካም ቀን።
እሺ፣ መልካም